Hello ኧረ በእግዚአብሔር አልገባም እኮ።
ጤና ይስጥልን ቤት ቤት ምን ነበረ?
አሁን ላክ ብለሽኝ በቴሌግራም ሁሉ ተልኮ ልኬልሻለሁ ቁጥሩን እና deposit text ኡን ነው?
አዎ
እሺ check እናደርግ አሳውቀናችኋል እኮ
ምን
deposit አድርገ ነው አይደል?
አዋ ሁለት ሺህ አምስት መቶ ብር
አዎ አሳውቀናችኋል እኛ ለቻፓዎች እነሱ እየመለሱልን ስላልሆነ እሺ ዛሬ እሁድ ስለሆነ እና
እና ትንሽ ጠብቀን እንግዲህ ዛሬ ካልገባ እስከ ነገ ጠዋት ድረስ እሺ ካለ በቃ ዛሬ በቃ በምንም system አይገባም ማለት ነው deposit እ እ deposit ማድረግ አንችልም።
እ እኔ እንጂ እርግጠኛ አይደለሁም ከዚህ በኋላ ያለውን ይሄኛው ግን እ፣ ከገባ እስከ እህ።
በኋላ ድረስ እንዲገባ እንሞክርላችኋለን።
እሺ እሺ አባ መልካም ምሽት።